ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ይሰማኛል።
ስኬት ነው።
አዎ እሺ እኔ እናት እንኳን ደወልሽልን። እኛ እኮ እዛ ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንቱ ላይ ደወልንና እም፣ አንድ የሆነ ማሽን ገዝተናችሁ ነበረ እሺ ፈለቀ ተካ እሺ
እና የሚሰለጥኑ ልጆችን ይዤ ልመጣ ፈልጌ ነበር።
እም፣ ከኮምፒውተር ጋር የሚገናኝ ነው እ?
የገዛሁት። ከኮምፒውተር ጋር የሚገናኝ ነው የገዛሁት ማሽን ነው።
አስራ ሁለት ሺህ ነው የከፈልነው የዛን ጊዜ አይዶን ነው
ከኮምፒውተር ጋር ነው manual ናት ማሽኗ።
manual መሰለች እሺ
እና agreement ሁሉ ነገር አስተካክለናል እና አስራ ሁለት ሺህ ምናምን ብር የተከፈለው ክፍያው እሺ
የቆየ ነው እና ያቺ ቀይዋ ወፍራማ መነጽር የምታደርገዋለች አይደል?
አዎ እናንተ ጋር ስሞን ባላቆም ያው በምልክል ልንገርሽ ብዬ ነው።
እሺ እሷ ነበረች ያዋዋለችኝና እኔ እ፣ ተወካይ ነኝ። እኔ ነበርኩ የፈረምኩት እና አሁን የሚሰለጥኑ ልጆችን እ፣ አሁን ይዤ ልመጣ ነበረ። እንዴት ነው የምናደርገው? ነው ይዤ ጠዋት ይምጡ ወይስ አሁን ይምጡ?
እሺ ሀምሳ ስምንት ላይ ሲደውሉ ምን አሉት?
መረጃ ሰማንያ ሶስት አምስት ሰባት ላይ ደውሉ መረጃ ለማግኘት አለን።
እም፣ እዛ ላይ ምንም መረጃ የሚሰጠን ሰው አጣን። ያው አጋጣሚ እንግዲህ አንቺ የተደወለ አግኝተሽ ወሰነን የመለስሽልን።
አዎ እ፣ ሁለት ስልክ ስለምንይዝ ለዛ ነው። እሺ እ፣ አ- ከባድ ነው።
አ- እ፣ ችግር የለም እንረዳለን። busy ናችሁ እናውቀዋለን። ጊዜውን እናውቀዋለን።
እውነት ነው።
አንዋር service አለ፣ ብልሽት አለ፣ ምን አለ ምን አለ። እረዳሻለሁ እኔ እሺ ግድ የለም እሺ እና ልጆቹም መቼ ይዣቸው ልምጣ ነው?
እስቲ ልጠይቃት መስመር ላይ ይጠብቁኝና እሺ እሺ ጠይቃ መስመር ላይ ጠብቀኛለች። ሄሎ
ሄሎ ሄሎ በስ አቤት አቤት እኔና የትኛው ነው ማሽኖት
እ?
ማ- ማሽኑን ውሉ ላይ ይነግሩኛል የማረስ ሲሆን
ም- እ፣ ምኗን የማሽኑን የማረሴ
ኤምአርኤፍ እ እ እነግርሻለሁ። ምን ችግር አለሁ?
እሺ
ጠብቂኝ እሺ።
እሺ እ ደብተር አዎ።
ቆይ እነ- ያ እነግርሽ ማኑዋል ነው አንደኛ እንትን ነው። ያ ሰፖርት ማድረጊያ ነው። ይህ ምንም አያደርግም።
እሺ ፈለገ ተስፋ
ማሽን አዎ ይዝ አይ አይገባም። ለሱ ስጩ እኛ እንፈልገውም። ለሱ ግን የሆነ ታይበት አለ ይሰጣል።
MRC ነው ወይስ MRF ኮዱ?
MRC MRC spelling ጓን ከነ ቁጥሯ
TEK ነው የሚለው እሺ TK በቃ ነገ ሶስት ሰዓት ላይ ብላለች።
ሶስት ዜሮ ሶስት ዜሮ እሺ ሶስት ዜሮ አንድ መቶ ሀያ አንድ መቶ ሀያ በቃ ሶስት ሰዓት ላይ ተብለዋል።
ሶስት ሰዓት ይምጡ ነገ አዎ ስንት ተማሪ ነገ?
ነው እ እ?
የሚሰለጥኑት ብዛታቸው ስንት ነው?
ሁለት
በቃ ጠዋት ሶስት ሰዓት ላይ ብላለች።
ሶስት ሰዓት ላይ አዎ በጣም ቆንጆ ሄለንን አላፊዋን አናግሬያት ሶስት ሰዓት ላይ ብላለች።
ሄለንን እናግረናታል።
አዎ እኮ ሶስት ሰዓት ላይ ብላለች።
ልክ ነው አይደለም? ቲኢኬ ዜሮ ሶስት ዜሮ አንድ መቶ ሀያ በቃ እሺ እና በቅንፍ ደግሞ ዜሮ አለች።
እሺ
ጠዋቱን ሶስት ሰዓት ነው።
ጠዋት ሶስት ሰዓት ላይ አዎ